ሄሎ ጤና ይስጥልኝ። መሰራ ነኝ። ወይ ሀያ አምስት ዜሮ
አምስት ዜሮ አምስት
ሀያ አምስት አርባ ነው ጌታ ሀያ አምስት እኔ እኮ ሀያ አምስት ዜሮ አምስት
እ ሀያ አምስት ዜሮ አስገብ ከውጭ በኩል ቶሎ አሉ።
እ ለምን ቅድም እኮ ነው ቅድም ነው የጨመርኩልህ። ሄሎ ጤና ይስጥልኝ።
እ መሲ ሀያ አምስት ዜሮ አምስት አቤት
ዜሮ አምስት ምን ሆነብህ?
conflict ላይ ካርዴ ዘግቶብኝ ነው።
እሺ እሺ ስምህ ማን ነው?
ጳውሎስ ታረቀኝ
hello ጳውሎስ ጳውሎስ እሺ ታረቅ።
እልሃለሁ። እሺ እሺ ጳውሎስ እሺ ሰምቼዋለሁ።
እሺ።
እሺ እሺ